እንደምታይ ነኝ።
ሰላም ጤና ይስጥልን ጭብጭብ
መቼ ዕለት ነው ከትናንት ወዳ አዝዤ group ፈጥሬ ድንችና ቲማቲም መጣልኝ እንትን ቲማቲምና ሽንኩርት መጣልኝና ድንቹ ቀርቶ ነበር። ከዛ ብሬ ተመለሰ። ምንድን ነው ችግሩ የሚለውን ለመጠየቅ ነው።
መቼ ትላንትና ነበር የተመለሰሉት?
ዛሬ ነው የተመለሰልኝ።
አዎ ትላንት ትንሽ የ product እጥረት ነበር እና ለዛ ይሆናል የተመለሰሉት።
እሺ ዛሬ አለ ድንች እንዴት ነው?
እ ድንች አለ አሁን ቆይ አንዴ ዛሬ አለ። እስኪ order ያደርጉ።
ዛሬ አለ።
አዎ እሺ እሺ እሺ እናቴ እሺ እሺ እሺ